ሄሎ.
ሄሎ
ጤና ይስጥልኝ።
ሰላም ነው። አይሰማም?
ይሰማል። እርዳዎት ወደ ቻፓ በቻፓ ማለት ነው። ወደ ቴሌብር ብር አንተ withdraw ብዬ ነበረ።
ብር
አዎ ወደ ቴሌብር እና pending ብሎ አየር ላይ ቀረብ።
እሺ ሰ- የቴሌ ብር ስልክ ቁጥሮትን እስቲ ንገሩኝ። የቴሌ ብር ስልክ ቁጥሮትን ይንገሩኝ።
ሄሎ ሄላ የቴሌ ብር እሺ።
ስልክ ቁጥሮትን ይንገሩኝ።
ስልሳ ዘጠኝ
ዜሮ- ስልሳ ዘጠኝ ድጋሚ አሁንም ስልሳ አይደለም ስልሳ ዘጠኝ ሰላሳ ዘጠኝ
ዘጠኝ ሰላሳ ዘጠኝ
ስልሳ ዘጠኝ ሰላሳ ዘጠኝ ስልሳ ዘጠኝ አስራ ስድስት ሰላሳ ዘጠኝ አስራ ዘጠኝ። ዛሬ ነው እ እ ዛሬ ነው
ኧረ ሰሞኑን ነው ስደውል ነበረ
መች ነው ቀኑ መች ነው withdraw ያደረጉት እ
ቀኑ ያስታውሳል withdraw ቀኑን ያደረጉት ቀኑን ገብቼ ልንገርሽ እንትን ላይ
አዎ ይዩትና ይንገሩኝ እሺ መልሶ ይደውሉ እሺ እሺ
ሄሎ ማዛ ነው እንትን ቶሎ ቶሎ ሄሎ
የጉልበት